ጤና ሄሎ ጥሪ ማዕከል እባክዎን ልርዳዎት?
አዎ ሰላም ነው ሆይ ሰላም እንዴት ነው?
እንትን መብራቱ ሰፈር ሙሉ አይሰራም ነበረ ማታ እሺ አዲስ ያለ እንትን ነገ ደግሞ እሑድ ስለሆነ አሁን መስተካከል ያፈልገን ነበረ እስካሁን ሶስት ቀን ነው እኮ ማይሰራ አ የሆነ ቦታ ችግር አለ
Okay የት እንደደወሉ አውቀውታል?
Yeah የት እንደደወሉ አውቀውል አውቀዋል?
አላውቁም የሚደወልበት
እሺ የደወሉት የበረራ አገልግሎት መ- መስጫ ማዕከል ነው።
አዋ
ስለዚህ በረራ ማስተካከል ፈልገው ነው?
ያ
የትኬት በረራ ማስተካከል ፈልገው ነው ወይስ ምንድን ነው የፈለጉት?
አላው ይሄ ቦት መስ- መስመሩ ሙሉ አይሰራም ነው እኛ ቤት ብቻ አይደለም
እሺ ተሳስቷል፣ ቁጥር ተሳስቷል።
የመብራት ኃይል አይደለም አይደለም የበር- የመብራት ኃይል አይደለም።
አዎ አዎ እሺ እሺ እሺ እናመሰግናለን። መልካም ጊዜ።
እሺ